ሄሎ
ጤና ይስጥልኝ ማይሆፕ ክሊኒክ ነው።
ሄሎ
ጤና ይስጥልኝ
ሄሎ ማይሆፕ ክሊኒክ ጤና ይስጥልኝ።
ይሰማል? አሁን ይሰማል?
ማይሆፕ ክሊኒክ ነው።
አዎ።
እ ካሪስፔ ነበረ የምደውለው ቤዛዊት እባላለሁ።
እሺ ወይ ምን ልታዘዝ?
ከአሪስፔ ነበር የምደውለው።
አ- አ- አውቄያለሁ። ስልካችሁ አለ
ይሰማዎታል? ለመኛች ይሰማኛል። ስልካችሁ አለኝ።
ከአሪስፔ ነበር የምደውለው።
ወይ ሄሎ ሄሎ
ለመኛችን